ስግደት ዘሰሙነ ሕማማት ይትጋብኡ ካህናት ወዲያቆናት ወሕዝብ ውስተ ቤተ ክርስቲያን በአሰርቱ ሰዓተ ሌሊት ዘሰኑይ። ቅድሚያ ደውል ይቃ እየንታስርቆት እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመዮም ያጽሐኒ ያጽሕክሙ እግዚአብሔር በሰላም ብሎ አቡነ ዘበሰማያት ይስትቀጥሎ ሰላም ለኪ ብለህ ሙሉ ውዳሴ ማርያምና አንቀጸ ብርሃን አብጽሕ አልዎ ዳዊት ኦሪት ካለ ጥንተ መሪ አቡን ይምራ በመሪ ወገን እየቀደሙ በአንሺ ወገን እየተከተሉ ይዝለቁ። ሶስተኛ ዘህብረት በዜማ ይዝለቁ።